መሲ እንዴት ነሽ?
ወይ ደህና ነኝ አለው ልክ አለን ሰላም አለን እግዚአብሔር የተመሰገነ ይሁን።
መሲ እንዴት ነሽ? አስራ ዘጠኝ ሀያ አምስት ፒን ቼክ ታደርግልኛለሽ?
ወይ እልሃለሁ ደህና ነኝ ደግሞ ደህና ነሽ?
በጣም እግዚአብሔር የተመሰገነ ይሁን።
ሁሉ ሰላም ያው ኬፒያ ይሆንባቸዋል ብዬ ወደ ችላ ወደ ጉዳይ ገባሁ እንጂ አዎ።
እንድማሽማ አልፈልግም።
አልከፋኝ ችግር አ- የለውም።
አንቺን ከሚከፋሽ ማለት ነው ሁሉም ይቅርብኝ፣ ኪሉም ይቅርብኝ። ተይ፣ በቃ ትቼዋለሁ እሱ ነው።
በአንድ አፍ
በአንድ ደህና ነሽ? ስራ አሪፍ ነው?
እግዚአብሔር የተመሰገነ ይሁን።
አይ አሪፍ ነው፣ ደስ ይላል። ዋናው እሱ ነው። እባክሽ አባቱ እግዚአብሔር ይመስገን።
ደውይ በቃ እሺ እርምዬ ደግሞ እሱ- እሱ-